ሄሎ
ሄሎ ሰላም ጤና ይስጥልን።
ሰላም አዎ ናትናኤል ነህ አይደለ? በፊት ቤት ደውለህ ነበረ።
አዎ እሺ አሳውቄልሃለሁ። እሺ ተቋረጠ ስልኩ። አሳውቄልሃለሁ። እዚህ መልሱልኝ፣ እነግርሃለሁ። አንተም check አድርግ። እሺ
እሺ እሺ፣ መልካም ቀን።
ስልካቸው ቆይ ለምንድን ነው የማይሰራው ግን Chapa ዎች እኔ አላወቅኩም ወይ ቴሌግራም ላይ አልጻፍክላቸውም? ቴሌግራም አሁን አለ።
ይኸውልሽ እናቴ ብዙ ሰው እንደዚህ እየሆነበት ነው አዎ አዎ፣ ሰሞኑን ትንሽ system ችግር ስለተፈጠረ ነው fail አድርጎብናል system፣ ለዛ ነው።
እሺ
እሺ መልካም ቀን ናትናኤል።
እሺ